ሰዓት እንትን እንዳታደርገው እና እሺ ሶ እዚህ ጋር ላድርገው ቴሌግራም አ ቆያ እኔ ጋር ላደርገው ነው።
ሄሎ ሄሎ
ወይ እ ኤልያስ ሰላም፣ ቅድም አቤት፣ ደውዬልህ ነበረ።
አ እ እሺ ይሄን ዲስክ ትልክልናለህ?
የምኑን እ ካይረን እ ሾፕ ፈልጉልኝ ብለህ የካይረን ነበር። አዎ ሾፑን አዎ በቃ ይሄው ጌሙን ሾፑ ልጫወት።
አሁን ደረሰኝ። አሁን አስከፍትና እልክልሻለሁ ዲስክ እንትን ግሩፕ ላይ
እ ቴሌግራም ላይ እሺ አ እሺ እሺ እሺ ይሄን ዲስኩን ላክልንና ጭነን ከዛ እንልክልሃለን መልሰን ካሰሩና ዩዘር ኔሙ
እሺ እሺ እሺ እሺ